ሰላም ጤና ይስጥልኝ። ችብችብ እባክዎ ምን ልርዳዎ?
ትዕዛዝ ነበረኝ ወሰኔ ለዛሬ የሚደርስ ማለት ነው። ሄሎ ሄሎ፣ አቤት። ወሰኔ በወሰኔ ነው።
ወሰኔ
ትናንት የታዘዘ ቃሪያና ጉርት ሽንኩርት እና እስካሁን ድረስ የደወለም የለም ለዛሬ ነው የሚደርሰው ይላል።
ወሰን ነው ያሉኝ።
ወሰን አዎ፣ ወሰን location ኡ የት ነው?
location ዋ ጀሞ ሚካኤል አካባቢ ያልተሰየመ መንገድ መሰለኝ የሚለው ጀሞ ሚካኤል። እሺ እሺ፣ እናሳውቅሎታለን። ይቅርታ። እሺ፣ ይደውላሉ።